ይህ የጸጋዬ ድምፅ የአማርኛ ቋንቋ መሰናዶ ነው። የጸጋዬ ድምፅ የአማርኛ ቋንቋ መሰናዶ በራዲዮ ሎራ በሀገረ ስዊዘርላንድ ዙሪክ ከተማ ከ15 ሰዓት እስከ 16 ሰዓት በዕለተ ሐሙስ በወር ሁለት ጊዜ በአማርኛ ቋንቋ በ97.5 መጋ በ97.5 መካከለኛ ሞገድ ሲተላለፍ የነበረው የዕለቱ ፕሮግራም በዚኸው ተጠናቋል። ቆይታችን ከኢትዮጵያ ባህላዊ የመሳሪያ ቅንብር ሙዚቃ ጋር ነበረ። እንደተደሰታችሁ ተስፋ አደርጋለሁ። እግዚአብሔር አምላክ ቅድስት ሀገር ኢትዮጵያን፣ ቅድስት ሀገር ስዊዘርላንድን እና ዓለምን እናንተን እማከብራችሁን ውዶችን የጸጋዬ ራዲዮ ታዳሚዎችን ይባርክልኝ፣ ይጠብቅልኝ። አሜን። በሚቀጥለው አስራ አምስት ቀን እስክንገናኝ ድረስ አክብሬ በትህትና የምሰናበታችሁ እኔ ሰብለ ሕይወት ስርጉተ ሥላሴ ነኝ። ደህና ሁኑልኝ። መልካም ጊዜ። ቸር አስበን ቸር እንሁን። ቀን አስበን ቀና እንሁን። ቀሪ ሰባት ደቂቃ አለኝ። በሰባቱ ደቂቃ ፈታ ዘና ከሚያደርገው ጽዑም የኢትዮጵያ ሙዚቃ ጋር ቆዩልኝ። ደህና ሁኑ። መልካም ጊዜ። ቸር ይግጠመን። አሜን።
1,5 megahertz. Du hörst Radio Lora. Auch